ሄሎ
ጤና ይስጥልን ደንበኛችን ከቪዛ ኢትዮጵያ ነው የምንደውልሎት ማዕዶት ነው የቤቶት ስም አዎ ማዕዶት
እሺ ሰሞኑን ከቪዛ ኢትዮጵያ አዲስ መለያ ቁጥር ደርሶታል
አልደረሰኝም
እሺ አሁን እነ- እነግሮታለሁ ያዙ
እሺ
አርባ ዘጠኝ
አርባ ዘጠኝ
ሰላሳ ስድስት እሺ
ሰላሳ ሁለት ሰላሳ ሁለት ስልሳ አምስት እሺ
እሺ ይሄ መለያ ቁጥሮት ነው የያዙት እሺ እሺ እሺ እናመሰግናለን እሺ እናመሰግናለን